ሄሎ ሄሎ፣ አቤት።
ጤና ይስጥልን። እንዴት ዋል?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። እ፣ ባለፈው ስለ We Plus አውርተን link ልከን ነበር አይደል?
ስለምን? ይቅርታ።
We Plus Solution ን
እሺ፣
link ምን ልከን ልካችሁ ነበር።
ነበር?
link ልከን እሺ፣ ነበር በምን ስልክ ነው የላክሽው? ይቅርታ።
09 link ኦን የላክንበት ስልክ 76 94 አይ no no፣ ቁጥሩን ለኔ ለኔ የተላከበት በዜሮ ዘጠኝ አስራ በዚህኛው ስልኬ ነው።
አዎ፣ አሁን በነገርኩሽ ስልክ ቁጥር ነው።
እስቲ check አረገዋለሁኝ። አላገኘሁም ወይ አልሸው ይሆን ዝም ብዬ ቆይ check አረጋለሁኝ።
አላየሽውም?
አላየሁትም።
okay፣ no- በ normal message ነው አይደለ?
በ normal message ነው።
ኦ፣ እስቲ check አረገዋለሁኝ። እሺ ቴሌግራም ላይ ነው የሚመችሽ? እሱ ላይ ደግመን እንላለን።
እሺ፣ ላኪልኝ። እሺ እሺ፣ እሺ።
እሺ።
እሺ፣ እናመሰግናለን።
እ፣ እንትን አደርግልሻለሁኝ። ሌላም contact person ሰጥሻለሁኝ። እኔ አሁን ስለማልኖር ደስ እ፣ ይላል።
ሌላ ቦታ ስለምሄድ ሌላ ቦታ ስለምቀይር ለሌላ ሰውም እንትንልሻለሁኝ። እሺ እነሱን contact አድርጊያቸዋለሽ።
በዛኛው በላክ link ኡን በላክንበት ስልክ ማንኛውንም ሀሳብና ጥያቄ ማንሳት እሺ።
ይቻላል። እሺ፣ ጥሩ። እሺ፣ አመሰግናለሁ። መልካም ቀን።
ችግር የለውም።
እሺ።